ሁለት ጊዜ deposit ሳደርግ በሲቢኢ ብር እሺ ከአካውንቴ ይቆርጣል። deposit አላደረገልኝም።
እሺ በሲቢኢ ነው አይደለ?
አዎ እሺ የሲቢኢውን text ቴሌግራም ላይ ላክልን። እሺ ሁለቱንም አላኩኝ፣ ግን አላያችሁም።
እሺ ማለት መጀመሪያ ሶስት መሐመድ አብዱልከሪም
መሐመድ አብዱልከሪም መጀመሪያ ሶስት መቶ ሞከርኩት፣ ከዛ መቶ ብር ሞከርኩት። እሱንም ቆርጠው deposit አላደረገልኝም።
መሐመድ አብዱል ከሪም ያልከኝ?
አዎ
እሺ የቤት ቤት ቁጥርህንና የሲቪ ቁጥርህን ጻፍልኝ። እሺ ከስር ሁለቱ የደወልኩበት ነው። ከታች የጻፈው አዎ ከስር ጻፍልኝ።
ልዝጋው?
አዎ ዝጋውን ጻፍልኝ፣ አገኘዋለሁ።